ጤና ይስጥልኝ ተምራችሁ ኮም ልርዳው?
አዎ ባለፈው እዚህ withdraw የተደረገውን ይመለሳል ተብሎ ነበር።
እሺ እስካሁን ያው ሁለት ሳምንት እየሆነ ነው ሳይስተካከል።
እ፣ እስኪ ስልክ ቁጥሩን ስጡኝ ደንበኛችን
አዎ ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ አምስት
ሰማንያ አምስት አርባ ስድስት
አርባ ስድስት አስራ አራት ዜሮ ሁለት
ሀያ ሰባት no አስራ አራት
እ እ አስራ አራት ዜሮ ሁለት
ሰማንያ አምስት
አርባ ስድስት እ፣ ሀያ ሰባት አስራ አራት
አስራ አራት ዜሮ ሁለት
ዜሮ ሁለት እሺ በመስመር ላይ ጠብቁን ደንበኛችን ደንበኛችን መስመር ላይ አሉ አዎ አለሁ።
እ፣ ሙሉ ስሞትን ማን ልበል
አዲሱ ዳዊት አዲሱ ዳዊት እሺ ደንበኛችን ጉዳዮት ወደ የሚመለከተው አካል ተላልፎልዎታል መዝግበን ልከንልዎታል ልከንላቸዋል እና በተፈታ ሰዓት ደውለን የምናሳውቆት ይሆናል
ባለፈውም እንደዛ ነበር። አሁን ሁለት ሳምንት ሆኗል።
አዎ ከእርስዎ በፊት የነበሩ ብዙ ደንበኞች ስላሉ ነው እና ችግሩ በተፈታ ጊዜ ግን ደውለን የምናሳውቆት ይሆናል